ጤና ይስጥልኝ። ለግዛ ጸግኝ የባኩም ናይት የጉዞ መረጃ ረስቶ
ሳውዝ አፍሪካ ስንት ሰዓት ነው በረራ?
ምን አሉኝ ደንበኛችን?
ደቡብ አፍሪካ ስንት ሰዓት ነው በረራ?
ምን ሰዓት ነው
አዎ በረራ አለው ዛሬ።
እሺ ሌሎት ከዛሬ ሄዶ ዋን ወይ ነው መሄድ የሚፈልጉት?
አይ ከዛ የሚመጣ ሰው ነበር።
በዛሬ
አዎ እሺ ስንት ሰ- እሺ እሺ፣ አንዴ ሌሎት እስመጣ ይጠብቁኝ።